ጤና ይስጥልኝ አሪፍ ቤት ከምነኝ ባኮምልዶ
ቅርብ ሰዓት ደውዬ ነበር እና የሆነ ቁጥር ልካችሁልኝ ነበረ ስክሪንሻት የቴሌብር ስክሪንሻት ትራንዛክሽኑ ላክ ተብዬ ልኬ ነበር። ምንም ነገር የለም። ምንም አዲስ ነገር የለም።
ቴሌግራም ላይ ልከዋል።
አዎ ቆየው።
እሺ ለምነትን ቼክ አድርገዋል። ማን ነው የቴሌግራም ስሞት ማልበት
እ የቴሌግራም ስሞት ማልበት
ቾምቤ ነው የሚለው በሰው account ልኬ ነው።
እሺ አይተነዋል። ከቴሌብሩ ወደ ኪዩክ ያደረጉት transaction ነው ይሄ?
እ
ከቴሌብር ወደ ኪዩክ
ድምፅሽ አይሰማም።
ከቴሌብር ወደ ኪዩክ ብር ያደረጉት transaction ነው የላኩት።
አዎ እንደዛ አድርጌ ነበር፣ ግን በእናንተ በኩል የሚገባው የእናንተ ነው የመጣው እዛ ቴሌብር ላይ ስማችሁ
ቴሌብር የሚልከው ዲጂታል ደረሰኝ ገብቶለታል አይደል?
አዎ እሱን እሱን ይላኩልን አይቼዋለሁ። አሁን ይላኩልን
እሺ